ጤና ይስጥልኝ ኢትዮ የበረራ መረጃ ማዕከል በኩል ልርዳው?
የትኬት ዋጋ ለማወቅ ነበር።
ይቻላል። ከየት ወዴት ነበር?
ከኢትዮጵያ ሂውስተን ቴክሳስ።
ሂውስተን ቴክሳስ። አዎ።
እሺ፣ አንድ ደቂቃ ደርሶ መልስ ነው የሚፈልጉት?
ኖ ዋን ዌይ።
ዋን ዌይ። እሺ፣ አዎ።
ለመች ሌሎት
ኦክቶበር ሀያ አምስት
ኦክቶበር 25 ያ
አንድ ደቂቃ
ኦኬ